ሰላም ጤና ይስጥልኝ። ቤተሰቦች
እንዴት ነህ brother?
ሰላም ነው?
አለሁልህ። አማኑኤል ነኝ ናዝሬት።
እሺ
አማኑኤል አመዴ የሚል account እሺ እሺ
ሁሉም ቤቶች ትኬት በጣም እየያዘብኝ ነው። ማለት የ winner ትኬት
የት የስፖርት ትኬት ነው?
No Okay።
Kiron ነው virtual።
Okay okay። የእርሶ ብቻ አይደለም ሌሎችም shop ኦች ነው እየተስተካከለ ነው። እሺ አሳውቀናል።
ምንድን ነው እ፣ የሆነው?
የሆነ delay አለ የሚል እንትን ነው የደረሰን ከሌሎችም አ- agent ኦች ማለት ነው።
አዎ፣ ቆይቶ ማለት ነው ተመሳሳይ የሚያወጣው ነገር አይደለ? redeem ያልተደረጉ ትኬቶች
Okay እሺ፣ ተመሳሳይ ከሆነ ያው ማለት win እኔ እ፣ ተመሳሳይ ከሆነ አላውቅም። እኔ ጋር win ነው እየከለከለ ያለው ማለት ሁለት ጨዋታ ሶስት ጨዋታ አልፏቸዋል። ካሸ- ካሸነፉ አ- አ- እንደሱ ነው ተመሳሳይ እሺ፣
እሺ አሳውቀናል፣ ይስተካከላል።